ነው። ጤና ይስጥልን ቤት ቤት ራሄል ነኝ። ባኮ መጠርደው እሺ። አይ አሁን ካሸር ነበር ምናምን ያልሽኝ ነገር።
እሺ እሺ እሺ ንገረኝ። እሺ እሺ እሺ ዘጠና ሰባት እሺ
አስራ አምስት እሺ
ሀምሳ ስድስት ሀምሳ ስድስት ሀምሳ ስድስት አምስት ስድስት እሺ
ከዛ ስምንት ስምንት እሺ አንዴ ጠብቀኝ። እሺ እሺ
ሰባት እ ዘጠና ሰባት አስራ አምስት ሀምሳ ስድስት ስምንት ነው።
አሀ ዘጠና ሰባት አስራ አምስት ሀምሳ ስድስት ስምንት አዎ አይደለ?
አዎ አዎ ያላለቁ ጨዋታዎች አሉት ብዬ እኮ ነው። ነገ እኮ ነገ የሚካሄዱ ልክ ነሽ። ግን እንዲህ ለ cashout አሁን ለ cashout እ አዎ በርቷል። ለዛ በርቷል። እሺ እ ለዛ ታርሟል። የተካሄዱ ታርሟል?
እንዳለ ታርሟል። አዎ አዎ አይ የቀረውን የ- የ South Africa የ South Africa team አለ ያልታረመ ማለት ነው።
እም አሁን አረምሽልኝ?
የ South Africa ቆይ አዎ ላይ ስንተኛው ላይ መሰለሽ ያለው?
አምስተኛ ላይ ያለውን ነው።
አዎ
Okay፣ ስድስተኛው ላይ አልቋል።
ያለው ስድስተኛው ላይ
አዎ ስድስተኛው ላይ okay።
አዎ።
እሺ እሺ እ አልቀረም።
እንትን ላድርግ። አዎ እሺ፣ ለ Skype ኦች እልክላቸዋለሁ። እሺ ለ provider ኦች እልክላቸዋለሁ። ትንሽ ጠብቀህ check አድርገው።
እሺ እሺ። ከስንት ደቂቃ በኋላ?
እ ከተወሰነ ከአንድ አስራ አምስት ሀያ ደቂቃ በኋላ
በቃ እሺ ላኪላቸው። እሺ አሁን እልክላቸዋለሁ። ለወጣ ስለሆነ ትንሽ ቆይተህ check አድርገው። እሺ ከዛ ጠይቃቸው። የ- ከሰዓት shift ኦች ይገባሉ።
ከሰዓት ሌላ ይገባል።
አዎ ሌሎች ስለሚገቡ እኔ ል- ልኬልህ እወጣለሁ። check አድርጉልኝ። Skype ላይ ተልኳል በላቸው። እሺ ካልገባልህ ቆይቶ ካልታረመ ማለት ነው።
እሺ እሺ።
እሺ ራሄል ናት የላከችልኝ በላቸው። እሺ Skype ራሄል?
ላይ እንዲያዩት ራሄል። አዎ እንዴት?
እ እሺ እሺ።
እሺ እሺ። መልካም ቀን